ሄሎ ሄሎ ጤና ይስጥልኝ።
እንዴት ነሽ? አለሁ።
ሰላም ከቺፕቺፕ ነበር የምንደውልሎት።
እሺ Order አድርገው ያልመጣ product አሎት?
አ ምን ነበር?
Vanilla
Vanilla።
አ ሁለት ሰኞ ብላኝ ነበር በቀደም አናግረሽ።
Okay እ ግማሽ መቶ ነው ወይስ እንዴት ነው?
ስድስት ስምንት ነው የታዘዘ ሁለ- ስድስት ነው የመጣው ሁለት ይቀራል።
ስለዚህ ሁለት ይቀራል።
አ እሺ ነገ የት እንላክሎት? ሎኬሽን
ቲፒ ኦፊስ ቸርቸር ፒዮ።
አ ሰጥራ እሺ ነገ እንልክሎታለን። መልካም ምሽት።
እሺ እናቴ እሺ